እሺ
እንግዲህ ጤነኛ ነገር በዳቦ አልበላም እንዴ? ማለት እንደው በአንዳንድ እንጀራ አያስፈልግም። በዳቦ መብላት ነው ብሎ በዳቦ መብላት ነው።
አንቺ እና እሱ ጋር ስትሄጂ ሶስት እንጀራ ይልሻል መቼ እና እሱ ጋር ስትሄጂ ሌሎች መምጣት ትዝ ያለኝ የምታይ አንቺ እኮ ነው ምሳ ብራውሽ ማበዩ ነገር
እ ሁሌ እንደደፋሁት
ቢያንስ እኮ እናቶች ድርቆት የሚሆነ አይ ከዚህ በኋላ እንትን ነው የማደርገው ማለት ነው። እዚህ ጸጋ ነው የምገዛው። ዴቭ እኮ ቢሞት አይገዛም እዚህ እነ- ባለ ሱቆቹ ጋር አ መብራን ነው የምልሽ። በቀደም ዕለት መቼ የገዛሁት ዳቦ ቆይ መቼ ነበር ማለት ነው? ትናንትና ትናንትና ኢንዶሚ ስንበላ እንጀራ አለፈን ማለት ነው። ከዛ ቆይ እስኪ እንጀራ እኮ አለ እዛ የጸጋ ብዬ ብድግ ሳደርገው መብራ አንድ ነገር ድርቅ ነገር ነው ያለው። እንደውም ሲጣፍጥ ነጥ የሚባል ነገር አላወጣም።
ቆሚሻል
እንቦጠኝ እዚህ ማንንም ልቅላቂ የሚበላው የእሱ ነበር ደግሞ የሚሻለው ብታይ አይቆመጥጥም ቁምጣት አይቆመጥጥም
ሳያጥቡ ምናምን የሰሩት እንትን ያሉበት እያቦኩበት እኮ አ መስሁድ ማለት ነው እህ ለዚህ እንጀራ ደግሞ እዛ አይነ ሽንት ቤት ሄደ እጇን ሳትታጠብ
እናዛለ በጣም እንጣላ መስሉ እቃውን አያጥቡትም ትንሽ
በቃው አይታጠብም እዛው ላይ እዛው ላይ እዛው ላይ ነው አይነ የሚጋገረው ለጨጓራ መስፍን በሽታ እኮ ነው።
ታዲያ መስፍን እርጅ ነው የሚሆነው ትንሽ ቆምጠጥ ካለ ብቻኛ ቤት እ?
እንጀራው ትንሽ ቆምጠጥ ካለ አ መስፍን ያብጣል ምንድነው በዋቃችሁን ቀይሩ ምናምን ይላል
እና ጎበዝ ነው እኮ ሴት በይው መስፍንን እም?
ሴት በይው መስፍንን
እና እናንተ አሳድጎት የታላ እ? ኧረ እሱ ራሱ አስተዳደጉ እንጂ ያሳደገችው ሴትዮ እናት እንደ ሴትም እንደ እንትንም ያሳደገችው እኮ
ጎበዝ ናቸው። እሺ እና ምን አዲስ ነገር አለ?